ሰላም ሰላም አለ ለመጠቆም ነበር።
ምን እጹብ ድንቅ ልጆች ነው?
ትጣለች
እሺ። እ፣ ከአምስት ዓመት በታች ነው። አምስት ዓመት እና ከዛ በታች ነው የሚቻለው።
ከአምስት ዓመት በታች ምስል ውስጥ ወደ
እስኪ የህፃኖች ስም ንገሪኝ።
ምዕራፍ
ምዕራፍ አ፣
እሺ። ምዕራፍ ማን?
ምዕራፍ ጋሻው
ጋሻው። እሺ። ስንት ዓመቷ ነው? ሴት ነው ወንድ ነው?
ሴት ነች።
እሺ። ስንት ዓመቷ ነው?
almost ሁለት ዓመት ተኩል ምናምን ይሆናታል።
እሺ። እ፣ ስልክ ቁጥር አለ የቤተሰቦቿ?
የቤተሰቦቿ ዘጠኝ አስራ አንድ
አስራ አንድ ሰላሳ አንድ ሰላሳ አንድ እሺ።
ሀያ አራት ሰላሳ ሰባት
ሰላሳ አንድ ስንት አሉኝ?
ሀያ አራት ሰላሳ ሰባት ሀያ አራት ሰላሳ ሰባት እሺ። የት ነው አድራሻዋ?
ቦሌ ቡልቡላ
ቦሌ ቡልቡላ። እሺ እ፣ የእርሱ ስም ይንገሩኝ።
እኔ ዳግም ተሾመ
ማን አሉኝ? ዳንኤል ዳግም ዳግም ዳግም ዳግም አ
ዳግም ተሾመ።
አ
እሺ ስልክ ቁጥሮትን ይንገሩኝ። የእርሶ ዜሮ ይሄ የደወልኩበት ሰማንያ አምስት ሰማንያ አምስት አስራ ሁለት አስራ ሁለት ስልሳ ስድስት ሰባ ስልሳ ስድስት ሰባ አ እሺ እሺ እናመሰግናለን። እንደውልልዎታለን።
እሺ እሺ መልካም ጊዜ ይሁንልዎት።
ሰላም